ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
እየመደብኩ እያለ ብር ሳስገባ እምቢ አለኝ።
ምን ላ- ቴሌብር account ቴሌብርን ላይ ነው አዎ ስልክ እሰጥዎታለሁ። በምሰጥዎት ስልክ ማስገባት ይችላሉ።
እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ አምስት
ሰላሳ ሁለት ሰላሳ ሰላሳ አምስት አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት አዎ በዚህ ወደ ቴሌብር ይልኩና ደረሰኙን በ Telegram screenshot አድርገው ይልኩልናል።
እሺ ስሙ ፍትሐ አምላክ ማርዬ ነው የሚለው።
እሺ ከዛ የቴሌግራም ቁጥራችን ደግሞ ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ አዎ እሺ።